እያሉ በራሳቸው ቋንቋ ፍቅርን ያወራል። በጥርስ ፈገግታ መሸኘን ለምዶብህ ደፋር ባለ እንጂ ማሽኮርማም ያቅራብህ ለጉዞ አይማችም ልማደኛ በቅሎ ያሳፈረ ሆኗል የሚያደርሰው ጥለው
በምን እንግባባ የኔ ፍቅር በምን እንግባባ በምን እንግባባ የኔ ፍቅር በምን እንግባባ በምን እንግባባ የኔ ፍቅር በምን እንግባባ በምን እንግባባ የኔ ፍቅር በምን እንግባባ
ወዲህ ያማረው መግደርደር አታብዛ ፍቅር በወደ እንጂ በገዳ አይጋዛ ውስጣዊ ስሜት ካይንህ ይነበባልና ብላ ተብሎ ሰው እንዴት ይረባል? ድንግርግር እያለ ከጠፋ በመላው በልጦ መህነደር ወድቆድክን ይብለው
በምን እንግባባ የኔ ፍቅር በምን እንግባባ በምን እንግባባ የኔ ፍቅር በምን እንግባባ በምን እንግባባ የኔ ፍቅር በምን እንግባባ በምን እንግባባ የኔ ፍቅር በምን እንግባባ
መግደርደር አታብዛ ምን ጎደለብህ? የፍቅር ችግር ካልገባ የመውደድ ስሜት ካልገባ የፍቅር ችግር ካልገባ የመውደድ ስሜት ካልገባ አይ በአይን ፍቅር አልሞት አይ በትዝታ አይ በአይን ፍቅር አልሞት አይ በትዝታ አይናዋጅ ሆኖ በምርጫ ብታበዛ ፍቅር እንደ ሸቀጥ በዋጋ ይገዛ። ገበያና ፍቅር እንደ ሸማች ሆኖ ደርሶ የሚወስደው ያልታሰበ ሰው ነው። ልብህና ልቤን እየተዋወቀ የኔ እናንተ ፍቅር ባጅምር አለቀን።
በምን እንግባባ የኔ ፍቅር በምን እንግባባ በምን እንግባባ የኔ ፍቅር በምን እንግባባ በምን እንግባባ የኔ ፍቅር በምን እንግባባ በምን እንግባባ የኔ ፍቅር በምን እንግባባ
አለባበስ ቢያምር ቢማርክ ቁመና ውበት ብቻ አይደለም የፍቅር ፈተና ሁሉ ካልተሟላ ወንዳ ወንድነቱ ምን ያደርግልኛል አይን አይኑን ማየቱ ልብ ፍቅር ሰጥቶ መቀበል ካቃተው አይን መቅበዝበዙ ሌብነቱን የተውቅ
በምን እንግባባ የኔ ፍቅር በምን እንግባባ በምን እንግባባ የኔ ፍቅር በምን እንግባባ በምን እንግባባ የኔ ፍቅር በምን እንግባባ በምን እንግባባ የኔ ፍቅር በምን እንግባባ
መግደርደር አታብዛ ምን ጎደለብህ? አምሳላ ወ